hello hello፣ ሰላም ጤና ይስጥልን።
ጤና ይስጥልን።
እ ብዙሀን ከቺፕ ነበር የምንደውለው ወይ እ customer ኣችን ኖት እና ስለ service ኣችን አንዳንድ ነገር ጠይቀውት ነበር። ቺፕን እንዴት አገኙት፣ እ እያንዳንዱ item ላይ quality ውስጥ እንዴት ነው የሚለው እንድናወራበት ነበር የደወልኩበት።
okay እኔ በጣም ነው የምወዳችሁ የማደንቃችሁም ጭምር እና በደንብ ተጠቃሚ ነኝ። ያው ብዙ ጊዜ ነው የማዘው። ቅሬታ ተሰምቶኝ አያውቅም በደረሱኝ ማቴሪያሎች ላይ።
item ኦችስ ላይ quality ያቸው quality ያቸው እንዴት ነው? በሰዓቱ አለመድረስ አለ። ምን ምን ያጋጥማል?
አለመድረስ የ communication ችግር በእርግጥ ከዚህ በፊት አንድ ጊዜ ተፈጥሮ ነበር። እሱም በ- የራሴ ስልክ ካለመስራት ጋር በተያያዘ ስለነበረ okay።
እናንተ space አላየሁኝ እዚህ እንዳጠቃላይ ቺፕ ለእርሶ በጣም ተመችቶታል ማለት ነው።
በደንብ። አዎ፣ okay፣ እሺ፣ ልብ እናመሰግናለን። ይጠቀሙ። መልካም ቀን ይሁንልዎት።
አመሰግናለሁ። ለእናንተ መልካም ቀን ይሁንላችሁ።
እሺ እሺ።